የምልህ አንተ ምንድን ነው የነገርከኝ እንዴ? አሳይን ካደረግክ በኋላ እንዴ መቶ ሌላ ድራይቨር ጋር አውርተን ጨርሰናል። አረ ሸራት እንዲ
ሄሎ አይ በለው ሄሎ ሌላ ወይ ወይ የቅድም order መልሰው ፈርም ያልኩት ማለት ነው።
አዎ customer ዋ ድጋሚ መግ- መግበል እችላለሁ እያለ ነው። ማድረስ ትችላለህ እንዴ?
ውይ፣ እኔ ሳሪስ ደረስኩኝ።
ሳሪስ ደረስክ።
አዎ
ስለዚህ ይቅርብህ።
አዎ አዎ ኧረ በጣም ከባድ ነው።
እሺ በቃ ችግር የለውም። እሺ አባ እሺ